ጤና ይስጥልኝ ቻኮ
እንትን ነበረ ትናንትና ብር ወደ ቴሌ ብር ይዞ አድርጌ ብሩ አልገባም።
አሁን በደወሉበት ስልክ ቁጥር ነው?
አይደለም እሺ ስልቆኝ ግን ዜሮ ዘጠኝ ዜሮ ዘጠኝ እሺ
ስልሳ አንድ እሺ ሰላሳ ሰባት እሺ ሰላሳ ሁለት
አዎ መቶ ብር አ ትንሽ ይጠብቁ እሺ ይገባል።
እሺ እሺ እናመሰግናለን።